የፈለገው? ሄሎ ጤና ይስጥልን ቤተሰቤት ልርዳው?
ትምህርት ይዞ የተደረገ ብር እስካሁን አልገባም።
እሺ check ላድርግልህ አንዴ የቤት ቤት ቁጥርህን ንገረኝ።
ዘጠኝ አስራ አንድ
እሺ
ሰባ አራት ሰላሳ አምስት አስራ አምስት ሰባ አራት ሰላሳ አምስት አስራ አምስት እሺ ስንት ብር ነው?
አራት ሺህ ብር እሺ
ሰምተናል ሰምተናል። ሄሎ ቃል ኪዳን፣
ራሄል ነኝ። ቃል ኪዳን ነበር ያወራችህ?
አይ አልደወልኩኝም። አይ ብዙ ጊዜ ቃል ኪዳን okay ናት የምታጋጥምህ። አዎ እሺ። ምኞት ኃይሉ መኮንን ነው።
አ አዎ አሁንም process ላይ ነው ያለው። ለቻፓዎች አሳውቅልሃለሁ። እሺ እሺ፣ በእናትህ እንደ emergency አግኝተሽ ንገሪያቸው።
እሺ እሺ፣ እልክላቸዋለሁ። transaction ኑን ትንሽ ጠብቅ። transaction ስለበዛ ነው እየዘገየባቸው ያለው።
እሺ ርቺ እሺ እሺ፣ መልካም ቀን። እሺ